Hello
ተስፋ እንዴት ነህ?
ወይ አለሁ እግዚአብሔር ሰላም ነሽ?
እሺ አለሁ። ሰጡህ እንዴ? ገኒ ውጤት?
ገና አልተቀበልኩም ደርሷል እያለኝ ነው።
እሺ አቅርብልኝ እስኪ።
እሺ
አይታይ አይወስድም። በምንድን ነው የማናግራት? Hello hello፣ እማ ድምፅሽ አይሰማም አይሰማም።
እሺ አይሰማም አሁን? Hello hello hello። እሺ፣ አቤት አቤት።
በ order ነበር በ order ነበር መቶ ሶስት ሀምሳ ሰባት ሰማንያ ሰባት የተቀበሉት order ምን ያህል ይቆያል?
አ፣ ቆይቷል እማዬ፣ መብራት ጠፋ።
እኮ ምን ያህል ከዚህ በኋላ አይሰራም?
አ፣ አንድ ሀያ ደቂቃ
እርጥቡን ነው አይደለ የምትይኝ? ሁለት special እርጥቡን አዎ እማ
ሀያ ደቂቃ። እሺ በቃ cancel ይሁን። እሺ
እሺ